ይሄኛው የተለመደው hello ጤና ይስጥልኝ። ከችፕችፕ ነበር የምንደውልሎት።
እነሱ
ቲማቲም order አድርጎ አልመጣሎትም ነበር።
አዎ ለሰኞ ብለን ነገ የት እንላክሎት?
ጋራድ ቦሌ ወሎ ሰፈር ወሎ ሰፈር።
አዎ እሺ ነገ እንልክሎታለን። መልካም ምሽት።
okay thank you